እንዴት ቤት ረዴት ነኝ የሚለርዳው ያለቀ ጨዋታ ነበር። በዚህ ቁጥር ያልታረመልን አለ።
እሺ ካሻር ኮዱን ንገረኝ።
ኮዱን እሺ፣ ቆይ እዚሁ ላይ ልንገርሽ። እሺ አስራ አራት ዜሮ አምስት
አስራ አራት ዜሮ አምስት
አስራ ስድስት አስራ ሶስት
ሁሉ ነገር ታጋጃለህ። ይኸኛው final ደግሞ ያልገባበት ነው። ማን ነው ይሸነፋል?
የዛሬ ጨዋታ ነው ይኸኛውም አልፏል።
ያላረሙት ነው ሁለት ጨዋታ እንዴት ነው?
hello ወይ እሺ፣ ትንሽ ጠብቀው። እሺ ይታረማል። ትንሽ ደቂቃ።
ሁለት ጨዋታ ነው አይተሽዋላ?
አዎ አይቼዋለሁ።
እሺ ቶሎ በሉ እሺ አይሻውቱን በሱ ነው ያዘብኩት።
እሺ